તેના spelling ત્રીસ બરાબર જમા કરવા કુલ હતો hello તેના spelling hello
ሰላም
سلام
ሰላም
ምን ልርዳዎት?
ሲም ካርዱን አዲስ ነው።
ምን አሉኝ?
SIM card ኡ አዲስ ነው።
ይሄ ቴሌ አይደለም፣
እ?
ለበረራ መረጃ ነው። ይሄ ticket office ነው።
እሺ፣ ይቅርታ
ችግር የለውም።
እሺ።